ሄሎ ሰላም ጤና ይስጥልኝ። ቤት ቤት ከእኔ ባኮም ልርዶ
ትኬት ለማወቅ ብዬ ነበር።
ይቻላል። እሺ ካሻኩር ንገረኝ።
አስራ ሶስት
እሺ አስራ ሶስት ስልሳ ስድስት ስልሳ ስድስት አርባ ሰባት
አርባ ሰባት ሰላሳ አንድ
እሺ ሁለት ጨዋታ ነው። እሺ ወጪ የሆነው ተመላሽም የለውም ውድቅ የሆነ ትኬት ነው።
እሺ እሺ ስለደወሉ እናመሰግናለን። መልካም ቀን ይሆንልን።
እሺ፣ አመሰግናለሁ።